ጤና ይስጥልኝ ጆጋ እባክዎትን ምን ልርዳዎ?
estrogen cream ፈልጌ ነበረ።
estrogen cream እ እሺ አንዴ መስመር ላይ ጠብቂኝ check ላድርግልሽ ካለ እሺ እሺ
hello hello፣ አቤት።
እኛ ጋር የለም። ለምን ነበር የታዘዘልሽ?
እ ለኢንፌክሽን ነበረ ለማ- ለማህፀን ኢንፌክሽን እዚሁ ሀገር ነው የታዘዘልሽ?
አሁን ኢትዮጵያ ውስጥ ነው የታዘዘልኝ። ግን ብዙን ጊዜ ኢትዮጵያ ውስጥ አይሆን ከውጭ ምናምን ካልሆነ ብለን ነው። ምናልባት እዚህ ካለ ብዬ ነው።
አይ የተለመደ አይደለም product ኡ እና ብዙ ቦታ ላታገኝ ትችያለሽ። ምናልባት ያለበት ቦታ ማቆመ መልሼ እደውልልሻለሁ። እኛ ጋር ግን የለም።
እሺ፣ አመሰግናለሁ።
ስለደውል አመሰግናለሁ።
እሺ፣ እሺ።